hello
አቤት
ሰላም ጤና ይስጥልን። ቴሌ ነኝ።
አውርድልን። የሆነ message እየገባ ነውና ለማወቅ ፈልጌ ነው።
እሺ message ኡ ቴሌቪዥን ነው። ቴሌቪዥን game ነው። game ኦቹን ሲጫወቱ ሽልማቶች አሉ። hello እሺ፣
ኮከብ ዘጠኝ ሰማንያ አምስት መሰላል ብሎ ይደውሉና ስድስት ቁ- አንድ ቁጥር ላይ ለመጫወ- ለመመዝገብ የሚል አለ።
እ ሶስት ቁጥር ለመጫወት ለመጫወትን ሲጫኑ ጥያቄና መልስ እድሎትን ይሞክሩ የሚል አለ። መርጠው game ኦችን መጫወት እድሎትን መሞከር። ጥያቄና መልስ በ coin ነው የሚጠቀሙት። ጥያቄና መልሱን በተከታታይ ሲመልሱ ትኬት ይሰጡታል። በትኬት ደግሞ የሚያሸልም ጨዋታ እድሎትን ይሞክራሉ ማለት ነው።
እሺ፣ አመሰግናለሁ።
እሺ ምንም አይነት